hello ሰላም ጤና ይስጥልኝ። ግፍት ቤት hello፣ አቤት አቤት።
እ፣ ከ- እ፣ ከአዋሽ ላይ deposit አድርጌ ነበረ እና አልገባም።
እሺ እ፣ ስንት ብር ነው?
ሁለት መቶ እ፣ መቶ ዘ- ሰማንያ ዘጠኝ ብር እሺ አንዴ Best Bet ቁጥርሽን ንገሪኝ።
ዜሮ ዘጠኝ አስራ አንድ እሺ ስልሳ ስምንት
እህ ሀምሳ ሁለት ሰማንያ ዘጠኝ
ይቅርታ ዛሬ ነው ያልሽኝ?
አሁን ከአዋሽ ላይ ቆርጧል።
እሺ አሁን ገብቶልሻል። እሺ check አድርጌው።
እሺ እነግረዋለሁ። እሺ፣ እሺ አመሰግናለሁ።
ችግር የለም።